ጤና ይስጥልኝ።
ይስጥልኝ ሀሚድ ነኝ። ምን ልርዳህ?
ሰላም ነው አባ?
እንዴት ነህ?
እንዴት ነው? እም፣ ዲቦራ የለችም? እንደ ዲቦራን ፈልጌ ነበር።
እ ዲቦራ የለችም። ምን ነበር?
እንትን ለአንድ ተበልቼ ነበር መሰለኝ ሳበራበት አንድ ቀይ ነው ያሳየኝ።
እሺ check ላድርግልህ። cashier code ኡን ንገረኝና።
ልንገር አስራ ሁለት እሺ
ሀምሳ አምስት እሺ
ሰላሳ ስምንት እሺ ሰላሳ አንድ
አንተ ስልጠናውን ባመቶ አንተ ፖለቲካ አትዘውት ነው።
ኦ፣ በብዙ ጨዋታ ነው የተሸነፍከው። ይሄን ይሄን ትኬት
ነው እንዴ?
አ አ ወደ ስድ- ስድስት ጨዋታ በስድስት ጨዋታ ተሸንፈሃል። አንድ void ሆኖብሃል፣ አንድ ደግሞ suspended ሆኗል።
እሺ፣ በይቅርታ በል።
እሺ ችግር የለውም ችግር የለውም። እሺ